hello ጤና ይስጥልኝ Donkey Tube።
ሰላማችሁ ሰላም እንዴት ነህ?
አለን standup comedy ጋር ወንትን ለማየት ፈልጌ ነው።
እሺ ይቻላል። ነገ መጋቢት 14 12 ሰዓት ይጀምራል። ቀድሞ መምጣት ይችላሉ። ትኬቱን እዛው ያገኛሉ።
ነገ መልስ ማግኘት ትችላለህ?
እሺ ልመዝግቦትና ትኬቱን እዛው ያገኛሉ። ቦታ መያዝ ይችላሉ። ተመዝግበው።
አሁን ተመዝግቤ አዎ አዎ፣ ስሞትን ይንገሩ።
አማረው አለ
ማን አሉኝ? ይቅርታ አማረው አለ
አማረ ዋለ። እሺ ስልክ ቁጥር
አስራ ስምንት 18
ስልሳ አምስት 65 ዜሮ ዜሮ ሀያ ሁለት 0022 ለስንት ሰው ነው ቦታ መያዝ የፈለጉት?
በሁለት ለእኔና ለአንተ ማለት ነው።
እሺ
ስለዚህ ነገ ብመጣ አገኛለሁ ማለት ነው።
አዎ አዎ፣ ነገ መጥተው እዛው የሚያስተናግዱ ሰዎች አሉ። ቀደም ብለው መጥተው ቦታ መያዝ ይችላሉ። ትኬቱንም እዛው ያገኛሉ። መግቢያ አራት መቶ ብር ነው።
እሱን አውቃለሁ። አስራ ሁለት ሰዓት ብደርስ ማለት ትንሽ ሰ- ስራ ጋር ስለምል
እሺ በደረሱበት ሰዓት መግባት ይችላሉ። ቀድሞ ስለተመዘገቡ። እሺ እሺ